ሄሎ ሰላም ጤና ይስጥልን። አቶ አቤል አቶ አቤል ሄሎ ሄሎ ይሰማል
አቤት ሄሎ
ይሰማል ሄሎ ሄሎ
አቤት አቤት አይሰማም?
ትንሽ ይቆራረጣል፣ ይቅርታ። ይሰማል?
አቤት
እሺ፣ አቶ አቤል ኖት ከ ከዊ ፕላስ ሶሉሽን ነው የምደውለው። እ ድርጅታችን የ transportation አገልግሎት ሰጪ ተቋም ነው
አሳላችሁ እ እ አቶ አቤል ኖት፣ ይቅርታ። ሄሎ ሄሎ